ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ።
አብሮ ስልህ ከአሪፍ ፔ ነበር የምንደብለው ከአሪፍ ፔ ነበር የምንደብለው ኬት ከአሪፍ ፔ
አላውቀውም።
ትናንትና ደውሎ ነበር ደንበኛችን። ትናንት ደውሎ ነበር።
ኬት ኬት ወዴት? ዋለሞታ ቆይ አንድ መልስ እደውላለሁ።
እሺ ደንበኛችን